ነው። ጤና ይስጥልኝ ልጄ ኢትዮጵያ የዳንኝ እባክዎ ምን ልርዳው?
እንዴት አደርሽ? መጀመሪያ እግዚአብሔር ይመስገን።
ትላንትና ማሽን ለጥገና ሄዶ ነበር። በጠዋት አመጣለሁ ብዬ ነበር። ገዛኸኝ የሚባል መካኒክ ነው። አልመጣልኝም እስካሁን።
እሺ ወስዶት ወርክሾፕ ነው።
አዎ ወስዷል። እሱ ያስከጠገን ተካላለሁ ብሎ ነበረ። እየጠበኩ ነው።
እሺ ደንበኛችን ልመዝግብልዎ። የቢጃ አይዲውን ያውቁታል? ይነግሩኛል።
እ፣ እስ- እዚህ ስልክ ውስጥ ያለ እንዴት አደረግ ፈንዲሻ ሆቴል ነው።
እሺ መልሳ ትናንት ስለዚህ- አስመዝግቦ ነበር?
አዎ እሺ እሺ ስለሽ መሰለኝ።
ገዛኸኝ ፈንዲሻ ሆቴል ነው። ባርና ሬስቶራንት። እሺ
ጊዜ ልዩ ቆይ ከአሁን በኋላ በ- እንደዚህ ይዤ ነው የምደውልልኝ። እሺ፣
ምንም ማለት ችግር የለውም። ደንበኛችን እሺ፣ እሺ ባትይ።
እሺ እመዘግብልዎታለሁ። ገዛ